ሰላም ጤና ይስጥልኝ። ችብችብ ሰላም ናችሁ?
እግዚአብሔር ይመስገን።
ትናንት አዝዤ ነበር። ዛሬ ይመጣልኛል አይመጣም? ለሆነ እስኪ ቦታ መውጣቱን check ልፈልጉ።
check ላድርግልዎት። ስልክ ቁጥር እሺ።
ይላሉ።
ሰባ ሰባት ሰላሳ አንድ እሺ እሺ ሰላሳ አምስት ሀያ ሶስት ሰባት እውነት ነው።
hello ይሄ
እ፣ ዛሬ አይመጣልዎትም። ይሄ ለነገ ነው።
በነገ ነው። ነገ አዎ።
ስንት ሰው ነው የሚመጣው?
እ፣ እሱን ሰዓቱን እንኳን አላውቅም። ያው መንገድ ጠዋት ምናምን ሊዘጋጋ አይመጣልንም?
ስለሚችል እም?
exact እስኪ ጠዋት እንዲመጣ እንትን እንላለን እንነግራቸዋለን። ግን ላይደርሱም ይችላሉ። እሱን እርግጠኛ ሆኜ አልነግረውትም።
እም፣ ጠዋት ከምን?
እ፣ ምን መቀበል አይችሉ አይችሉ አይ መቀበል እችላለሁ፣ ግን ፕሮግ- ለፕሮግራም ፈልጌ ነው ነገ።
ወይ የሚቀበልዎት ሰው ምናምን ካለ
አይ ችግር የለውም። ኧረ ለነገ ፕሮግራም ፈልጌ ነው እቃው።
ስልክ ቁጥር መስጠት ይችላሉ።
እሺ፣ አይ ችግር የለውም።
አዎ፣ ዛሬ ለመቀበል እንኳን አልወጣም።
okay፣ እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም ምሽት።
እሺ።